hello ጤና ይስጥልኝ ቤተሰብ ቤት ራሄል ነኝ። በእኮ ምን ልርዳው? hello ምን አልከኝ? ድምጽ በጣም ርቋል፣ አይ እየተሰማኝ አይደለም። ሄሎ
ዲፖዚት አድርገን ነበር ወደ ቤት ወደ ቤት ቤት እሺ፣ አልገባላችሁም አልገባላችሁም?
አዎ አልገባንም።
እሺ አንድ የ deposit message ኡን ቴሌግራም ላይ ላኩልንና check እናደርገዋለን። ከባንክ የተላከውን የ deposit message አለ አይደለ?
እ?
ከባንክ የተላከ የ deposit message አለ አይደል?
አ አዎ እሱ ቴሌግራም ላይ ላኩልንና check እናደርገዋለን።
check ይላችኋለሁ እኮ አልተመለሰም።
ማን የሚል ነው ስምህ?
ቤኪ
እ ቤኪ በረከት። እሺ አንዴ ቆይ check ላድርግ። አንድ hi ትለኛለህ ወይ ሳትወጣ ሳትዘጋው? እ
እሺ በል።
እሺ አንዴ በለኝና ላየው።
ቤት ቢሰፋ
አልከኝ
ቤት support team በሚለው ነው ቤት ቤት ዜሮ ዘጠኝ ዜሮ ሶስት ቤቱ ማለት ነው። በዛ ቁጥር chat ላይ ሳይሆን private እንትኑ ላይ ነው።
ቤት ቤት support team የሚለው ብቻ ነው አዎ አዎ አዎ ወደዛ
እሱ አ እሱ ልክ ያላት ልክ ያላት
ምን አልከኝ በረከት?
ልኬልሻለሁ check አድርጊ እሺ እሺ